hello ጤና ይስጥልን።
እሺ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። Donkey Tube ነው።
ምዝገባ መች ነው ያለው? ለማወቅ ምዝገባ አሁን አሁን እየመዘገብን ነው። ስሞትም አልበል
አሁን ማ- አይ ለማወቅ ነው እህቴን ነው የማመስ- የማስመዘግባት
okay፣ ምን ልንገሩት?
የት- እንትን ለመመዝገብ እ፣ የ YouTube ኡ ማለት ነው አዎ፣
እኮ ምን ልንገሩት? information መረጃ የሚያስፈልገው ምንድን ነው?
ምንም ያው ፍላጎት ነው። ያው ክፍያው በ credit hour ነው የምንከፍለው። ምን አስከፍለው? አንድ credit hour ሰባት መቶ ሀምሳ ብር ማለት ነው።
እ፣ አጠቃላይ ሀያ ለስንት ወር credit ነው?
hour ነው የሚወስዱት። ሀያ credit hour ማለት አስራ አምስት ሺህ ብር ማለት ነው። ነገር ግን እስከ ሰኞ ድረስ እስከ ቀኑ ስድስት ሰዓት ድረስ ለሚመዘገቡ ከአስራ አምስት ሺህ ብሩ ላይ ሰላሳ አራት percent discount አድርገናል።
እ፣ እሺ፣ እስከ ለአንድ ሰው ያለው ማለት ነው አስር ሺህ ብር ይሆናል ማለት ነው።
እሺ፣ እስከ ሰኞ ድረስ ነው ማለት ነው ምዝገባው።
እስከ ያልቃል ሰኞ ስድስት ማለት ሰዓት ድረስ እሺ፣ እሺ። ሌላ ም- ምንም የሚያስፈልገኝ ነገር የለማ
ምንም ፍላጎት ለ document ነው ምናምን።
የሚያስፈልግሽ።
እሺ፣ እሺ፣
እሺ አመሰግናለሁ።
እሺ እናቴ ቴንክ